ጤና ይስጥልኝ።
የ Donkey Tube የ editing ስልጠና እንደሚሰጥ ሰምቼ ነበር።
ለአንድ ወር የሚሰጥ የ video editing ስልጠና አለን።
okay ትምህርቱ የሚጀምረው ታህሳስ አንድ ነው። ህዳር 14 ደግሞ orientation ይሰጣችኋል።
okay። እሺ ሌላ ምን ያስፈልገኛል? ከኔ ምንድን ነው የሚጠበቀው?
አሁን መመዝገብ ይችላሉ። ስምና ስልክ ቁጥሮትን ሰጥተው መመዝገብ ይችላሉ። account እንልካለን። ክፍያውን transfer ማድረግ ይችላሉ። ከፍለው ቦታ መያዝ ይችላሉ ማለት ነው።
በጣም ጥሩ። ምን ያክል ነው እሺ፣ ማን ልበል ስሞትን?
ብሩክ ክፍያ ይባላል።
አስራ ምን ሁለት ያክል?
ሺህ ብር ነው።
አስራ ሁለት ሺህ ብር። okay። ለአንድ ወር ነው የሚሰጠው።
አዎ ለአንድ ወር እ፣ ቦታው ሀያት ነው። ትምህርቱ የሚሰጥበት ቦታ የት የት አልሽኝ?
ሀያት ሀያት።
ሀያት።
አዎ ኦ እሺ።
እሺ፣ ማን ልበል ስሞትን?
ብሩክ
እሺ፣ ብሩክ ማን?
ገብረ ጊዮርጊስ
ብሩክ ገብረ ጊዮርጊስ።
ነው።
እሺ፣ ስልክ ቁጥሮት ንገሩኝ።
ዜሮ ዘጠኝ ሰላሳ ሰባት
ዜሮ ዘጠኝ ሰላሳ ሰባት ስልሳ ሁለት
ስልሳ ሁለት አስራ ስድስት አስራ ስድስት
አስራ ስድስት አስራ ስድስት አ እሺ የት አካባቢ ነው አድራሻዎት?
ኮተቤ
እሺ በዚህ ቁጥር account ልላክሎት።
መልካም። እሺ።
እሺ እሺ፣ አመሰግናለሁ። መልካም